እኮ ግን እንትን ብሎ መስራት አለ ሄሎ ሄሎ ጤና ይስጥልኝ
እንትን ፍሪጅ ለማሰራት ፈልገን ነበር እሺ ማን ልበል ሙሉ ስም
ጽጌሬዳ ተዘራ
እሺ ከዚህ ቀደም ጉዳዩን ተጠቅሞ ያውቃሉ
አይ የመጀመሪያ ነው በእንትን አይቼ
ከምን ላይ
ከማስ ከ TikTok ላይ ነው ያየሁት
እሺ ጉዳዩን ስራና ሰራተኛ የሚያገናኝ አገልግሎት ነው ለቤት ውስጥ ስራዎች በአቅራቢያ የሚገኙ ብቃት ያላቸውና ማንነታቸው የተረጋገጠ ባለሙያዎችን ያገናኛል በዚህ ስልክ Okay።
ቁጥር ይገኛሉ ወይስ ሌላ ስልክ ሊያዝ
ሌላ ስልክ ምን ያንቺ ነገር ዜሮ ዘጠኝ እሺ
ዜሮ ሁለት ዜሮ ሁለት
ስልሳ አራት እሺ
ስልሳ እሺ ሀያ ሶስት
እሺ እ፣ የት አካባቢ ነው ባለሙያ የፈለጉት ብስራተ ገብርኤል አካባቢ ነው
እሺ እ፣ ፍላጎትን በደንብ እንድረዳና የእርሱን መስፈርት የሚያሟላ ባለሙያ ለመላክ የተወሰኑ ተጨማሪ ጥያቄዎች አሉኝ። የተበላሸው እቃ brand የሚያውቁት ከሆነና ስለ ብልሽቱ ተጨማሪ የሚሰጡኝ መረጃ ካለ ቢነግሩኝ።
እሺ እንትኑ ሀይተች ነው ፍሪጅ ሀይተች እሺ
እና ፊውዝ መሰለኝ የተቃጠለው ማለት ከዚህ በፊት ተ- ተ- ታይቶ ነበር ግን አላሰራሁትም አሁን ፊውዝ ነው ምናምን ብለውኝ ነው Okay፣ ፊውዙ ነው የተቃጠለው።
ፊውዝ ነው ብለውኝ ነው ይበ- የበለጠ ደግሞ ባለሙያው መጥቶ ሲያየው አ፣ እንትን ይለዋል እሺ እ፣ የባለሙያ ጥያቄ ለማስተናገድ የአገልግሎት ክፍያ መቶ ብር ብቻ የሚከፍሉ ይሆናል። ክፍያ የሚፈጽሙበትን የባንክ መረጃ እና ስለ ጉዳይ ውስን ዋስትና የሚያስረዳ ሰነድ በ SMS እንልክሎታለን። ክፍያውን እንደፈጸሙ በቴሌግራም screenshot ሲልኩልን ባለሙያ እንልክሎታለን።
okay እሺ እሺ እ፣ ጉዳዩን ስለመረጡ እናመሰግናለን። መልካም ቀን ይሁንልዎት።
እሺ እሺ ቻው እሺ